ሰላም ጤና ይስጥልኝ። ቺፕቺፕ
order አድርጌ ነበረ አርብ ዕለት እና እስካሁን አላ
ቅዳሜ ዕለት አልተደወለልዎትም?
አልተደወለልኝም። ስደውልም በዚህ ስልክ አላነሳም።
ኮድ ደርሶታል?
አዎ
ቅዳሜም እሑድም አልደወሉም driver ኦቹ?
አልደወሉም። ማንም አልደወለም።
እሺ ስልክ ቁጥር ይንገሩኝ እስኪ።
ይሄው ስልክ ነው በዚህ የተረኩት። ልንገሮት አስራ ሶስት ይነግረኛል። እሺ
ሰላሳ ዘጠኝ እሺ ሀምሳ ሁለት አስራ ዘጠኝ
ምን ነበረ product ኡ?
ሽንኩርት ነጭ ቀይ ሽንኩርት
አስራ አምስት ኪሎ ነው አጠቃላይ።
አዎ okay፣ ለነገ ላስገባሉት።
እሺ፣ ችግር የለውም።
ነገ- ሌላ መቀበል ነገር ብጨምር አሁን መቀ- ነገ መድረስ ይችላል አንድ ላይ እሺ ቶሎ complete የሚሉት ከሆነ እ እ፣ ይችላሉ።
እ፣ እሺ እሺ፣ መልካም ቀን።
እሺ